አሰለማኒ ባባ ጤና ይስጥልን።
hello hello hello
ምን ልርዳዎት?
መኪና ፈልጌ ነበር።
እሺ ምን አይነት መኪና?
እ ኳንታም
ምን አሉኝ?
Quantum Quantum
ኳንታም እሱ የለንም።
እሺ፣ ዶልፊን ነገር five L Dolphin ከባንክ ቤት የተያያዘ እሱ አለን።
ምን አልሽኝ? hello
ወይ እ- እኮ የት አካባቢ ነው አድራሻችሁ?
እኛ መስቀል ፍላወርና ፓስተር እንገኛለን። የስራ መኪኖች ግን ፓስተር ብራንቻችን ላይ ነው ያለው።
ፓስተር ብራንቻችን ላይ ፓስተር እ፣ okay፣ ከባንክ ቤት የተያያዙ ማለት ነው። hello እኮ ከባ- የባንክ ቤት እንትን ከባንክ ቤት ጋር የተያያዙ አላችሁ ማለት ነው መኪና።
አዎ ሁሉንም መኪኖቻችን ከባንክ ይመቻቻሉ።
እሺ የ- የት አካባቢ ነው ፓስተር ማለት ምኑ ጋር ነው?
ፓስተር አደባባዩ ፊት ለፊት ወደ አዲሱ ገበያ።
ፓስተር እዚህ የሚሸጡ እነዚህ ቫኖች እነዛ ነው ያላችሁ ማለት ነው።
አዎ ፓስተር አዎ።
እሺ እሺ እሺ
ኧረ ወይኔ